hello ጤና ይስጥልኝ Best Bet ራሄል ነኝ። ባኮም ልርዳው።
ሰላም ነው። ትናንት withdraw አድርጌ ነበርና
አልገባልህም?
አልገባልኝም።
እሺ አንዴ Best Bet ቁጥርህን ንገረኝና check ላድርግልህ።
እሺ ዜሮ ዘጠኝ ሰላሳ ሁለት እሺ አንዴ ሰላሳ ሁለት ነው ያልከኝ?
ዜሮ ዘጠኝ ሰላሳ ሁለት ዘጠና ሁለት እሺ
ዘጠና ዘጠኝ አርባ አምስት
ዘጠና ዘጠኝ አርባ አምስት ሰላሳ ሁለት ዘጠና ሁለት ዘጠና ዘጠኝ አርባ አምስት እሺ ስንት ብር ነው?
አንድ ሺ ሰባት መቶ ነው።
ትናንትና ነው?
አዎ እሺ አንዴ መስመር ላይ ጠብቀኝ። እሺ check ላድርግልህ።
እሺ
አንድ ሺ ሰባት መቶ ብር አዎ እም፣ ናትናኤል ዋለልኝ ነው አይደለ?
አዎ አዎ process ላይ ነው ያለው። ለ support አሳውቅልሃለሁ። እሺ ትንሽ ጠብቅ። transaction ስለበዛ ነው እየዘገየ ያለው።
እሺ እሺ እሺ እሺ፣ መልካም ቀን።
እሺ እሺ